ጤና ይስጥልኝ Vision ኢትዮጵያ ቤተልሔም ነኝ የማክሙ ደርሰዎት እንደምን አሉ?
እግዚአብሔር ይመስገን ይታገስ ግሮሰሪ በሚባል ነው የምታወቀው።
እሺ
እዚህ ሀና ማርያም ዶዘር ጋራጅ አካባቢ ገባ ብሎ ነው ግሮሰሪ።
እሺ የ BGI ID ዮ ይነግሩኛል እባክዎት እህ የቢጂ አይዲ
ምን አሉ?
የ BGI ID ቁጥር
እኔ እንጃ እኔ አላወቅኩትም።
እ፣ text ሲደርሶት አብሮ ይደረሳል አይደለ እህ እህ።
text ሲደርሶት አብሮ የደረሰ ስልክ አለ አዎ ቁጥሮች አዎ ይኖራሉ። ጋለብ ስልኬ ላይ አልያዝኩትም እንጂ በሌላ ስልክ ነው። ሀሳቤን ልንገሮት